ሌላ ታሪክ ውስጥ ገብቷል። እንትን አልገባሽ። ሰላም ጤና ይስጥልን። ችብችብ ሰላም ናቸው።
እግዚአብሔር ይመስገን።
በሀያ አምስት አዝዤ fail አድርጎልኝ ነበር እና ብሩን አልመለሳችሁልኝ ወይ? ተመልሶ እኔ ጋር ገባው ነው
የሀያ አምስት fail ከሆነ እስካሁን ተመልሶ ነው የሚሆነው። እስከ ሰላሳ ያሉትን fail ኦች ተመልሰዋል። እስኪ check ያደርጉታል።
መ- እ- እንደገና ዛ- በእርግጥ ዛሬ አላረኩም እንጂ አድርጌዋለሁ። check ሳረግ check።
ይመልሳሉ ስላለን አዎ፣ አንዳንድ ጊዜ ተመልሷል።
እንትኑ system ኡ አያሳይም። ሲመለስልዎት ግን ይገባል ብሩ እርስዎ ጋር። check ያርጉትና ሰኞ receipt ኡን የተከፈለበትን እንትን አስልክልዎታለሁኝ።
እሺ፣ የተመለሰበትን ነው።
አዎ አዎ፣ receipt ኡን screenshot አስልክልዎታለሁ እንጂ የሀያ አምስት ይመለሳል እስካሁን።
እሺ እሺ እሺ እማዬ።